ሄሎ ሄሎ
አቤት፣ አማን ነው?
ሰላም ጤና
ሰላም ነው?
አለ
እ ከ ራስን ካወራ ሄሎ ሄሎ
እ ኢትዮ ችግር ነው ኢትዮ ችግር ነው። በትክክል
እ ጫጩት ልናዝዝለን ነበረ። ስንት ነው ያለ? በዚህ በአቅራቢያ ያሉት እንትኖች ደግሞ የሰላም ችግር ስላለ እኛ መረጃ ደረሰን ምናምን እያሉ ይላሉ።
እ ዋጋ ነው
አዎ የጫጩት ዋጋ የሳሶ ነው የቦቫንስ
የሳሳ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም አቤት ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው።
ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም አዎ
መኖና ክትባት የለውም ብቻው ነው
እ ክትባት የመጀመሪያው ቀን ከ farm ተከትቦ የሚወጡትን ጨምሮ ነው።
እ
ከ farm ሲወጡ ተከትቦ የሚወጡት ክትባት ጋር ነው።
አይ ከዚህ እንደ በፊቱ የሚሰጠን የለም
ምን
በፊት ክትባት እ፣ ዝንቦሮና ከየት ነበር ላፍታ የደወሉት?
አይሰጠን ነበር።
እዛ አካባቢ የኛ እ?
ተወካይ የለም እንዴ?
ኔትወርክ ብዙም አይደለም ይጨናነቃል።
የእኛ ተወካይ የለም እናንተ አካባቢ?
አቤት
የእኛ ተወካዮች አሉ አይደለ? እናንተ አካባቢ
ምን ይሉት
የእኛ ተወካይ ዶክተር የለም እናንተ አካባቢ?
ተወካይ ነው
አዎ
እ፣ ተወካዮች እ፣ የሉም። እኛ
የት ነበር ቦታው?
ሰሜን አሸፈር እ
ሰሜን አሸፈር ዞኑን ንገረኝ እስቲ።
አቤት ዞኑን ንገረኝ።
ምዕራብ ጎጃም
እሺ ወረዳው የት ነበር? እሺ እ፣ ሰሜን አሸፈር ምዕራ- ያየ ያየ የሚባል እ፣ ተወካያችን አለ እኮ እዛ አካባቢ።
ያየህ ነው።
አዎ ስልኩ የለም
አይ ስልኩ አላሱትም እ
ስልኩ አላሱትም። በፊት የነበሩት ሌላ ናችሁ። ዶክተር እ፣ ትእዛዙ ነበር አሁን ላይ እንትን ብለን።
ያየ ለዶክተር ያየ ነው የምደውለው። ስልኩን ከሌለ ስለ- ልሰጥክ እችላለሁ።
አቤት
ስልኩን ከሌለ ልሰጥክ እችላለሁ። ዶክተር ያየ እስኪ እንግዲህ ስልኩን ልቀናል።
ዜሮ ዘጠኝ
እሺ ዜሮ ሀያ ዘጠኝ አንድ ሀያ አንድ ሀያ አንድ
ዘጠና ሶስት
ዘጠና ሶስት ስልሳ ስምንት አርባ አምስት
ስልሳ ስምንት አርባ አምስት ሀያ አንድ ዘጠና ሶስት ስልሳ ስምንት አርባ አምስት አዎ ደውልለትና የፈለግከውን መረጃ ከእሱ ማግኘት ትችላለህ።
እሺ